ሄሎ ጤና ይስጥልኝ በሽት ቤት ራሄል ነኝ። በኮ ምንርዳው
የበላሁትን ትኬት መለሳለኝ።
እ
የበላሁትን ትኬት መለሰው።
የበላሱን ትኬት መለሰው።
አዎ ማለት ተሸንፈዋል አለ ነው የምልሽ።
እሺ አ- ካሸር ኮዱ ንገረኝና ቼክ ላርግልህ።
የስልክ
አይ ክ- የትኬቱ ወይም ደግሞ ትኬት አይዲ የሚላለ
ኦኬ፣ እሺ፣ ቆይልሽ። ትኬት አይደለም።
ከዴቱ ስር ማለት ነው። ቀን ዋል አይደለ? ከላይ ሁለት ከዛ ኤፍ ስር ምናምን ያለ።
የሚለው አዎ አዎ፣ ንገረኝ።
ሁለት ኤፍ አስራ አንድ እሺ አንድ ሺ ሁለት ኤፍ አስራ አንድ
ሲ ኢ